ጤና ይስጥልኝ።
ሰላም እንዴት ዋልሽ?
እግዚአብሔር ይመስገን።
የወጌሻ ተማሪ ነኝ።
እሺ assignment deadline ኡን exact እንድትነግሪኝ ፈልጌ ነበር፣ መቼ እንደምንጨርስ መቼ እንደሚገባ።
እስከ ሰላሳ ድረስ ባለው።
እስከ ሰላሳ አዎ
እስከ አርብ ማለት ነው።
አዎ ከዛ የሚጨመርባት በኋላ
ታስረክቧላችኋ። ከዛ እስከዛ ድረስ ባለው።
እስከ አርብ አዎ እስከ አርብ አጨረሳችሁ?
ያልጨረስን እ እስከ editing ትንሽ ቀ- እስከ አርብ ያልጨረስን እንዴት ነው እንጃ ማኪን አናግሯት እስኪ እናት፣ ይቅርታ።
ማኪ?
አዎ
እሺ እሺ።
የማኪን ቁጥር ታውቂዋለሽ?
አ፣ group ኡ ላይ እንትን ላይ አለ መሰለኝ አይደል?
አዎ ይ- እዛ ጋ ወጌሻ አራት የሚለው ላይ ይኖራል። እዛ ላይ ቁጥሯ እኔ እንጃ እ፣ ልንገርሽ እኔ ከዛ
እሺ ቆይ አንዴ ልጻፍ። አንዴ እሺ።
ጠብቂ። ፈታ እስኪ።
ችግር የለውም ችግር የለውም።
ዜሮ ዘጠኝ አስራ አንድ አስራ አንድ ሰማንያ አንድ ሰማንያ አንድ ስልሳ ሰባት አርባ ሰባት
ስልሳ ሰባት አርባ ሰባት አዎ እሺ እናቴ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም እሺ ቀን።
እሺ፣ እሺ ደህና አሜን።